Нет.
ሄሎ
ሄሎ ጤና ይስጥልን። ሰላም ነው? ከ B Plus Solution የምደውለው ከ B Plus Solution ነው የምደውለው።
እሺ
ባለፈው አፕሊኬሽናችን ላይ ተመዝግበው ነበር አይደለ?
Okay። አዎ አስታወስኩ አስታወስኩ።
አዎ ሰላም ነው።
ዛሬ መስከረም እንዴት ነው?
ደህና እና አሁን
ተቆራረጠብኝ ተቆራረጠብኝ።
አካውንቱን active እያደረግን ስለሆነ አ፣ አ።
system ላይ የሚሙላ ጥያቄ ሊጠይቅ ይችላል።
ለምሳሌ ያሉትን ሶፍትዌሮች ነው ወይስ ሜኑ ላይ ያሉትን አቅርቦቶች የምናቀርባቸውን የምግብ አይነቶች አሉ የመጡትን item ነው ወይስ የሚያስፈልገው ነገር ምንድን ነው?
በጣም የሚያስፈልገኝ እነሱን post የምታደርጉት እና ናችሁ Okay።
እ፣ ነው ሄሎ እየተማመጠን አይደል? ይቆራረጣል፣ በጣም ይቆራረጣል።
የድርጅቱን ስም ሊነግሩኝ ይችላሉ?
ቴናፍ ባርና ካፌና ሬስቶራንት ነው።
ቴናፍ ቴናፍ ቴናፍ ካፌና ሬስቶራንት ቴናፍ ካፌና ሬስቶራንት እሺ
እ? እ? ሄሎ እየተቆራረጠ እኮ አልተደማመጥንም። ስለዚህ አሁን ታዲያ አካባቢ ነው ያለው መገናኛ እዚህ ደራርቱ ህንፃ ላይ ነው አንደኛ ፎቅ ነው ያለው።
መገናኛ ደራርቱ ህንፃ አንደኛ ፎቅ ደራርቱ ህንፃ አንደኛ ፎቅ ላይ first እሺ ፎቅ እሺ contact person ማን ነው delivery ቢፈለግ
ለምሳሌ በዚህ መደወል ይቻላል። የቤቱን ስልክ መስጠት እንችላለን።
እሺ ሙር መገኘት የሚችለውን ስልክ ቁጥር ንገረኝ ስልኩን ልንገርሽ፣ ስልክ አውጪ።
እሺ ስልኩን ንገረኝ ልንገርሽ አለ። ይሄን ይሄን ስልክ አለ ግን የባልኖረ እንኳን ለምሳሌ እ፣
ዜሮ ዘጠኝ እሺ
አስራ አንድ አስራ አንድ
እሺ አስራ አንድ አልሽ?
አዎ ሰማንያ አራት ሰማንያ አራት
አስራ አንድ አስራ አንድ አርባ አራት አርባ አራት እሺ ለዛ ሴናፍ ብለው መሄድ ይችላሉ ማለት ነው አዎ፣ ይሄ ድርጅት ስልክ cashier ሊቀመጥ ነው። order ማድረግ ይቻላል።
እሺ
ግን ያሉትን criteria እንዴት ነው የምታውቋቸው? ያሉትን እንትኖች እንዴት ነው የምታውቋቸው? የ menu ዎችን item ኦች እናንተ ናችሁ post የምታደርጉት። አሁን አካውንቱን active ስናደርግላችሁ አሃ ያላችሁን item post ማድረግ ትችላላችሁ።
Okay
እንደዛ ነው። ሁሌ ትሰራላችሁ አይደል? ከእሑድ እስከ እሑድ።
any any time ይሰራል። any time እሺ ሰዓት ከስንት ሰዓት እስከ ስንት ሰዓት?
አንድ ሰዓት ሁለት ሰዓት
ከአንድ ሰዓት እስከ ማታ ሁለት ሰዓት እስከ ማታ ሁለት ሰዓት።
አዎ፣ እስከ ሁለት ሰዓት ነው።
Logo logo አላችሁ እንደ የድርጅት logo?
Logo እስካሁን እ፣ የለም ገና ምንም የተጀመረ ነገር የለውም እና አሁን ከዚህ በኋላ system ኡ ስሜት ገባው ብዬ አስባለሁ።
እሺ ለዛ የዛኔ ማስገባት ይችላሉ ማለት ነው ፎቶ።
አዎ፣ በዛ ነው የሚሆነው ብዬ ከዚህ በኋላ በዛ በዛ አይነት መልኩ ቢሰር ይቻላል።
እሺ እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን።
እሱ ነው